የለም hello ግሩ አቤት አቤት ይሄ የ barber shop ምንድን ነው? በዲሽ ነው የምትሰሩት?
በኢንተርኔት ነው በኢንተርኔት ነው እንዴ?
አዎን
የውሻው ብቻ ነው?
አዎን ሌላው ይሰራል።
ሌላው እኮ የተራጀ እኔ ለ- ልጆቹ እኮ አስቸገሩኝና እኔም እኮ ግራ ሲገባኝ እኮ ነው ምን ልበል እኔ።
አይ እኔም እኮ ጥያቄ ቅድም እኮ ጠይቄክ ነበረ። I think አላየኸውም ዘለኸው ነው መሰለኝ እንጂ በ dish sorry ነው sorry ወይ የምታጫውቱት ምናምን ብዬክ ነበረ። ችግር የለውም እሺ እሺ እ በእንትን ነው ስለዚህ- በኢንተርኔት ነው በኢንተርኔት ነው። እሺ አዎ አራት በሀያ ደቂቃ አምስት ይሁን ሊጀምር ነው እህ እ።
አዎ አራት ደቂቃ ይሁን አዎ እሺ ይሄ የሀያ ብሩ ደግሞ የሚሆነው ለየትኛው shop ነው? ከ- ለሶስቱም ለበር ለ- ለጫን እንትን ያው ለአሁኑ ለአሁኑ ለ barber
ሀያ ብሩም ለሀ- ለ barber ም ነው።
አዎ አዎ አይ ለአሁን በአፈወርቂ ለሚጀምሩት የለም እ።
ጫን ነው የሚለው የለም እ።
ፕሌስ ጫን ነው አሁን በአስር ስለሆነ በቃ አፈወርቂ የምለው ካሸነም ሁሉ በሀያ በሀያ ብር ይሁን
ኦኬ ሶስቱ ሾፖች ማለት ነው አጠቃላይ ይሄ አዎ።
በርበርን ጨምሮ እነዛ ጫን ላይ ነው ያሉት አዎ ጫን ነው የምሉ በቃ እሺ በቃ ሲያልቅ ቴንክ እነግርሃለሁ።
ጄሪዬ በቃ የኔ ውድ አንደኛ ነህ ተረደትኛል እሺ እሺ እሺ